ሰላም ሰላም፣ ጤና ይስጥልኝ። ቤት ስፔስ ከዳር ነኝ። እባክዎ ምን ልርዳዎ?
የሆነ ቲኬት ቆርጬ ነበረ አንድ ነው ተበላሸ።
እሺ bonu- bonus አለ
hello፣ እ- እ bonus bonus
እሺ bonus ca- cashier code ኡን ንገረኝ።
እ ስልክ ቁጥሩን አዎ
ዜሮ ዘጠኝ
no ca- cashier code አለው አይደል? ትኬት ነዋ።
አዎ እሺ ሌና ቲኬት አይደለም እሺ ምንድን ነበረ ደንበኛችን?
የስል- ስልክ ላይ ነው ስልክ ላይ ነው account አቸው
እኮ ትኬት ነው የቆረጥከው አይደለ?
አዎ ትኬት ስልኩ ላይ ቆርጠህ ስልክ ላይ ነው ተጫውተህ ነው አይደለ? በስልክ አዎ ስልክ ነው ይኸውልህ ትኬቱን የምንለየው ID አለው አይደለ? ወይም ደግሞ cashier code አለው ትኬቱ ወይ ደግሞ እሺ፣ ID ው የሚታይ ከሆነ በስልክ ገብቼ ልይልህ።
እሺ ID ውን ልንገርሽ ID ው ይታይሃል፣ ረጅሙ ማለት ነው። hello hello ሄሎ ሄሎ ደንበኛችን ሄሎ